Hello ጤና ይስጥልኝ ቤስት ቤት ራሄል ነኝ። እባኮ ምን ልርዳው?
የትናንትና ቆርጬ ነበረ እና ከዛ አልደረሰኝ እንትን አላለም አላረመልኝም።
እሺ cash out ኮዱን ንገረኝና check ላድርግልህ።
ዘጠና ዘጠኝ እሺ አንዴ ዘጠና ዘጠኝ ሰማንያ ዘጠኝ እሺ
አምስት ሰማንያ አምስት ሰማንያ አ
ዘጠና ዘጠኝ ሰማንያ ዘጠኝ አምስት ሰማንያ ነው አይደል ያልከኝ?
አምስት ሰማንያ አምስት ስልሳ አድርጊው እስኪ ስድስት ስምንት አምስት ስልሳ አድርጊው